እሺ ይቅርታ መልሼ የደወልኩ ስልክ ቁጥሩን አገኙት ቴሌግራም ላይ ቴሌግራም ላይ አላገኘሁትም እየፈለኩ ነበር።
ኧረ ዜሮ ዘጠኝ ስልሳ ሰባ ሁለት አርባ ሁለት ሰባ ሁለት የለም
save አድርጌ ልሞክር።
save አድርገሽ ሞክሪው። አሁን እንደዛ ይሻላል።
ማን ማን ልበል እ እኔ ህሊና እባላለሁ።
ህሊና እሺ፣ save አድርጌ check አደርጋለሁ።
በቃ እሺ፣ ካልሰራም ይደውሉ። በዛ በዜሮ ዘጠኝ ስልሳ ይደውሉ። እሺ እሺ እሺ እሺ፣ እናመሰግናለን።
እሺ፣ ቴንክ ዩ ቴንክ ዩ